ጤና ይስጥልን ሀሎ ቪዛ አለምነሽ ነኝ። ባኮት ምን አይነት የጉዞ መረጃ ልስጥዎት?
የአውስትራሊያ ጤና ጉዞ።
ይስጥልን ደንበኛችን አይሰማም?
አቤት፣ ሰላም ይሰማል፣ ይሰማል።
ጤና ይስጥልን አብሮ ይስጥልን። ሰላም ነው፣
ደንበኛችን Hello።
አይሰማም?
ይሰማል። እንደምን አለ? ሰላም ነው እያለ hello፣
ጤና ይስጥልን ሄሎ።
ሄሎ ቪዛ አይሰማም?
አይሰማም?
አሁን ይሰማኛል። እንዴት ነሽ? ሄሎ ሄሎ